ሰላም ጤና ቤት ቤት
ቆይ እደውላለሁ። እንትን በ voucher ብር አውጥተን ነበርና እሺ ኮዱን ሳንይዞ እንትን አለብን።
እኮ account history ላይ ስትገባ voucher history የሚል አለ። እዛ ላይ እኮ ቀኑን እዛ- ታስገባና ታገኘዋለህ voucher ኮዱን።
አገኝ ኮዱን ቀኑን ሳስገባ
አዎ ቀኑን አስገባው። የዛሬ ከሆነ ችግር የለውም ይመጣልሃል።
የዛሬ ነው አግኝቼዋለሁ እኮ ግን ኮዱን አልሰጠኝማ።
ይኖራል እንትኑ ነው። ስንት ብር ነው?
ሶስት ሺህ መቶ እኮ የ voucher history ላይ ስትገባ አለ። ብሩን ከላይ ያስቀምጥልና ከታች voucher ኮዱን ያስቀምጣል የራሱን።
ከታች voucher ኮዱን እሺ እሺ።
አዎ የብሩን ከታች ያስቀምጥልሃል። check አድርገው። ካሉና ደውልልን ወይ ቴሌግራም ላይ ፎቶ እንልክልሃለን።
ኧረ ላኪልኝ አሁን ከቻልሽ እሺ ለ- hi በለን። እሺ እንትን ላይ ታውቋለክ ቁጥራችንን?
ላይ አዎ ዜሮ ቁጥር ዘጠኝ አስገብቼ ዜሮ ነው?
ሶስት የሚለውን ታውቋለህ? ዜሮ ዘጠኝ ዜሮ ሶስት አርባ አራት እሱን አዎ ታውቋለህ?
አውቀ- አውቀዋለሁ አለ አዎ፣ በቃ አለ።
እሱ ላይ መቅደስ ላኪልኝ የ voucher እንትኑን በለኝና ችግር የለውም።
እሺ እሺ